ጤና ይስጥልኝ ማሪፓፓ።
ጤና ይስጥልኝ።
አብሮ ይስጥልን።
ይኸውልሽ በባንክ ተገናኝቶ መኪና ትሰጣላችሁ?
አዎ ከባንክ ጋር እናያይዛለን።
አዎ ትንሹ ብር የሚያስከፍ የምታስከፍሉት advance ስንት ነው?
ምን አይነት መኪና ነው የፈለጉት?
አ- ሰ- አሪስ ያሪስ ያሪስ ያልኳቸው አስራ ሰባት ከሀምሳ ነው። ስድስት መቶ እናያይዝልዎታለን። አስራ ስምንትም የሚባል አለ። አምስት ከሀምሳ አያይዘን ቀሪውን cash የምንቀበለው አለ።
ከዛ ያነሰ ዋጋ ትቀበሉ?
ከዛ ያነሰ አንድ አንድ